እንደዛ ነው።
Hello Hello፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
OK፣ ዘኑ ከችፕችፕ ነበር የምንደውልሎት።
እሺ ይሄ ሽንኩርት order ተቀምጦ
እኔ አላረኩም። ብዙ ጊዜ ትደውላላችሁ። እኔ order አላረግም፣ order አላረጉም በዚህ ቁጥር።
አላረኩም። አይ OK፣ እሺ፣ በቃ ከምሽት ያለሽ ወይ እንትን ካለኝ group ካለኝ cancel አድርግልኝ። እኔ በእኔ ይጠቀማሉ መሰለኝ፣ አላውቅም።
ኦኬ፣ እሺ፣ እሺ፣ በቃ እሺ መልካም ምሽት። እሺ፣ ነው